እኔ የምልሽ ወየ መስዬ እ ከእንትና ጋር እንሂድ እንዴ ብዬ ነው።
አይ አንቺ አትሄጂም።
እሰይ እሺ ለምን በይ እሺ
የወንደሰንን ትኬት ስንቆርጥ እ የወንደሰንን ትኬት ስንቆርጥ እሺ እ ሐሙስ አድርገሽ ነው የቆረጥሽው።
እሺ እንዴት ነው ሐሙስ አድርጌ ወንድሰን ምኑ ላይ ነው?
አሁን ሀያ ስድስት ነው የተጻፈው።
ኧረ ተይ በእውነት ይኸው እያየሁት ነው እጄ ላይ።
በቃ ጥሩ ነው። ስለዚህ እሱ በቃ።
ስለሚሄድ እሺ እንደገና ደግሞ እ፣ እ፣ ወይዘሮ ዛህራ በሀያ ስድስት ማለት ነው እ አዲስ አበባ መስተዳደር ስፒች
ሀገሪቷማ የሆነ ቦታ ናት።
አለ።
ጥሩ ነው። እኔ ደስ ይለኛል።
አዎ፣ ስለዚህ እ እ፣ እሺ፣ እችንም እማዬ እችን አዎ ከእሷ እሺ።
ጋር እንድትሄጂ እ እ እዚህ በሀያ ስድስት እ እሷን ፕሮግራም ስላላት ለባንቺ ልንገራትና ንገሪያት።
አዎ እሺ ንገሪያት። እሺ እሺ እና የት ነሽ? ሄሎ